ጤና ይስጥልኝ ቤተሰብ ዲቦራ ነኝ እባክዎ።
Hi ዲቦራ ሰላም ነው?
አለን እግዚአብሔር ይመስገን።
አለን አለን። እንትን የሚ- የሆነ ገንዘብ መለስ ነበረ።
withdraw አድርገህ ነው?
አዎ withdraw አድርጌ እሺ።
አንድ account ቁጥሩ ተሳስቶ ነበርና እህ፣ ቻፓዎች ጋር ነበር ብሩ ያለው።
እሺ።
ቻፓ ደግሞ አና- አናግሪያቸው ሊመልሱ ብሎ- ሌላ ቁጥሩን በትክክል ስ- ስሰጣቸው account ኡን እሺ።
የጋራ account ነበር ከ sister ጋር ያለና እህ፣ የአንተ ብቻ ስላልሆነ አንልክም
እሺ።
አሉና ስለዚህ ወደ ቤት ቤት account- account እንዲመልሱልህ አልጠይቃቸውም ነበር?
አዎ እንደዛ አልኳቸው እና አይ እነሱ ደግሞ ያ- የ order ያርጉን ወይ ኢሜል ያርጉልን አሉ።
እሺ። ይሄ በዚህ ቁጥር ነበረ የቤት ቤት account ያለው?
አዎ እሺ። ስንት ብር ነበረ?
ሀያ አምስት ሺህ
መቼ ነበር ያወጣኸው?
ትላንት እሺ። ከእነሱ ጋር በቴሌግራም ነው በስልክ ነው ያወራኸው?
በስልክ ነው።
እሺ። ያው ያወራህን ሰው ስም ታስታውሰዋለህ ወይስ ስም አልነገሩህም?
ስም አልያዝኩም።
እሺ። ዛሬ ነው አ- ያወራሃቸው?
እንትን- mention እንዳደርግ ብዬ ነበረ።
ያው ሀያ አምስት ሺህ ብሩ still processing ነው የሚለው አሁን history ላይ እሺ። ከዛ ከእነሱ ጋር አውርተህ ምናምን እንትን አሉ?
ከእነሱ ጋር አወራሁ እና አሁን just የሌላም ሰው ስም ስላለበት ብቻ ነው እንጂ ሊያስተላልፉልኝ ነበር።
Okay።
ከዛ መልሰው ደወሉና አይ የሌላ ሰው ስም ስላለው አናደርግም አሉ።
እሺ። ቆይ አንዴ ልክፈተውና transaction ኡን እንትን አዎ እና ሌላ account ነበር ከሰጣቸው እነሱ ያንን ከላኩልን እናስገባላለን ወይ ደግሞ ወደ እነሱ እንመልሳለን።
እሺ ሀያ አምስት ሺህ ነው አይደለ?
አዎ እሺ
ኦኬ፣
አንዴ ጠብቀኝ፣ ቀይ መስመር ላይ
እሺ።
Hello
Hello Hello፣ ሀያ አምስት አቤት።
ሺህ አይደል ያልከኝ? በአስራ ሶስት አዎ።
ነው የወጣው። እ፣ ትላንትና ነበር ያወጣኸው እና ሳምሶን አሻግሪ ነው የሚለው balanced ነው የሚለው እኛ ላይ status ኡ
ኧረ የለም balanced ነው የሚለው ለዚህ ጋር ያየሁት ነውኝ እና እ፣ መቼ መሰለክ like ስድስት ሰዓት ተኩል አካባቢ ነበር የወጣው ከዛ የገባው ደግሞ ዛሬ በአስራ አራት ሁለት ሰዓት ከሩብ አካባቢ ነው balanced ሆኗል የሚለው እስቲ account ኡን ንገረኝ
Okay፣ ዜሮ ዘጠኝ ስልሳ አንድ ስልሳ አንድ እም እም፣ እ፣ የላክበት አምሳ- account ያዋሽ አዎ ነው ይሄ?
የላኩበት account አዋሽ ነው?
Okay፣ እ፣ አዋሽ ነው።
እሺ ንገረኝ እስቲ
እሺ እ- ዜሮ አንድ ሰላሳ ሁለት እሺ ዜሮ አንድ ሰላሳ ዜሮ ሁለት አንድ ሀያ ሶስት ዜሮ አንድ ሀያ ሶስት ሀያ ስምንት አርባ ስምንት እሺ
መቶ አስ- መቶ።
ግን እዛ ላይ አ- አስር ነው የሚለው ግን የሚለው።
መቶ መሆን ነበር አ- አስር ነው የሚለው አዎ፣ እዚህ ጋር
ያ ነው አንድ ዜሮ ነው ችግር ያመጣው ነበረው እም፣ ዞሮ ዞሮ ይህ account አይሆንም ለሌላ ሰው ስምም ስላለው እሺ እሺ እስቲ እ፣ ላውራቸውኝ እና የሚሉኝን ልደውልልህ መልሼ
እሺ ደውልኝ okay እሺ በዚህ ቁጥር ብደውል አገኝሃለሁ አይደለ አዎ እሺ እሺ ሳምሶን በቃ እደውልልሃለሁ Okay check ላድርጋቸው ዲቦራ ነው ያንቺ ስም አዎ አዎ ዲቦራ ነኝ Okay
እሺ